Sige.
Hello Hello፣ አቤት ሰላም ነው?
አለ Clothes shop ነው?
እ Clothes shop ነው?
አዎ
Okay። ከ We Plus ነበር የደወልኩት።
እሺ ባለፈው We Plus app ላይ ተመዝግባችሁ ነበር።
አዎ
አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ መረጃዎችን ጠይቅሽ ነበር።
እሺ ምንድን ነው
የድርጅታችሁ ስም Clothes shop ነው?
አዎ እሺ። አድራሻ የት ነው?
መርካቶ ነው አልኩት መርካቶ።
እ
መርካቶ ምኑ ጋር አንዋር መስጊድ ምን አልሽኝ?
አንዋር መስጊድ
አንዋር መስጊድ። እሺ። ሙሉ ስምሽን ከሚላ
ከሚላማ ሀሰን
አቤት ሀሰን
ሀሰን። እሺ። ስልኬን ነው የምትጠቀሙት?
አዎ አዎ እሺ። ከሰኞ እስከ ቅዳሜ ወይስ ቅዳሜ ቅዳሜ
እሺ። እስከ ስንት ሰዓት እስከ ስንት ሰዓት?
ከሶስት ሰዓት እስከ አስራ ሁለት ሰዓት
እሺ እ የድርጅታችሁን የንግድ ፈቃድ ወይም ደግሞ መታወቂያ ልትልክልኝ ትችላለሽ? የቀበሌ መታወቂያ።
መታወቂያ እሺ እልክልሻለሁ እሺ አሁን text እልክልሻለሁ። በዛ ቁጥር በቴሌግራም ፎቶ አንስተሽ ላኪልኝ እና ደግሞ በተጨማሪ ድርጅታችን ማስታወቂያ ከሚሰሩ ድርጅቶች ጋር አብሮ ስለሚሰራ እ በነጻ ቤታችሁን ማስተዋወቅ ትችላላችሁ። የምትፈልጉ ከሆነ ቀድመን የምንመጣበትን ቀን አሳውቀናችሁ እንመጣለን ማለት ነው። እሺ አመሰግናለሁ። መልካም ቀን።